ሄሎ ጤና ይስጥልኝ በኮም ነበር አመሰግናለሁ። እንትን ወይ አምስት ሺህ ውትድረው ላይ አልገባም። የቤት ልጅ የቤት ልጅ ውትድረው ላይ ውድሮ አረገ። እሺ ያልገባልህ?
አዎ አልገባም።
እሺ አንድ የቤት ቤት ቁጥርህ ንገረኝና ቼክ ላድርግልህ።
ዘጠኝ ሀያ ስምንት
እሺ
ዜሮ ስምንት እሺ
ስልሳ አምስት ስልሳ አምስት ስልሳ አምስት ሰባ ስድስት እሺ ስንት ብር ነው?
አምስት ሺህ
መቼ ነበር withdraw ያረከው?
የትናንትና ማታ እሺ ሁለት ሰዓት እሺ
አምስት ሺህ ነው። የእሱ ቴሌ ብር ነው። የእሱ ስልክ ነው። የቴሌ ብር ነው። ዘጠኝ አስራ ሀያ ስምንት ቤት ነው።
እሺ አንዴ check ላድርገው። እሺ መስመር ላይ ጠብቀኝ።
እሺ
ወደ ቴሌ ብር ነው አይደለ?
አዎ እሺ አሁን ገብቶልሃል። check ማድረግ ትችላለህ።
እሺ thanks ስለ ደወልክ እናመሰግናለን። መልካም ቀን።